ወይኔ ያች ይዘች ስትሄድ ራሱ ጠፋችብኝ።
ሄሎ
ሄሎ ሰለሞን፣ ቅድም እኮ መልሴ ስደውል አልሰራም አለኝ።
አዎ system ሙ ተቆርጦ እኮ ነው።
አዎ እ ሸዋ ሸዋ የምትባል customer እሺ ድል በትግል ትላንትና ይኸውልህ መጣሁ ይዤዋለሁ ምናምን ብሏት driver ሩ እሺ እ ግን ሄደው ሲፈልጉት የለም የእሷ product
ሸዋ እ መጨረሻው አስራ ዘጠኝ ዜሮ ዘጠኝ ሰማንያ ሰባት ብሎ የሚጀምር ስልክ driver ሩ ማን ነው?
ስንት ብሎ የሚጀምር ዜሮ ዘጠኝ ሰማንያ ሰባት OK አ አሉላ አሉላ
እ ከዛ ሲፈልገው የለም የኔ product እና በቃ ቀርቶ ይሆናል ምናምን ብሎኝ ትቶኝ ሄደ። እንዴት እንደዚህ ታደርጋላችሁ እያለች ነበር።
office እንዴት እንትን አላለም። እስ ያብ ትናንትና ያብሳ ነበረ እቃ ያላስወጣቸው እቃዎች ነበሩ።
የአብሳ ነው ሲሰራ የነበረው።
አ ያብ ስራ ነበረ ሲያስጭን የነበረው አይ ትናንትና።
እሺ እሺ ሰው che- እኔም check አደርገዋለሁ። ማሻዋን ያልሽኛ
ያው ሸዋ በቃ እሺ check አደርገዋለሁ እኔም። እሺ እሺ እኔ የምልህ አንድ ይቅርታ ችግር የለም።
ፈይኔ ፈይኔ የምትባል customers እሺ
ትናንት ሽንኩርትና ድንች order ይመጣልሻል ተብላ ነበር እ ሄዱላታል እኮ መጣ?
ታዲያ ቀያሪ ነው እ?
የተበላሸ ነበር የደረሳትና ተቀይሮ ይመጣልኝ ብላ ነበር።
አ OK እሱን አሁን አንችልም።
አዎ እንጂ የመጀመሪያው ነው የሄደው ማለት ነው።
አዎ አዎ
ስለዚህ ዛሬ መውጣት አይችልም።
ዛሬ ቆየ ፈይኔ ቆየፈች አይደለች?
ቆየ ፈጅ
አዎ ቆየፈች። order ሮች መኪና እንትን ተበላሽቶ የለምና ስለዚህ የቆየ- ለነገ ነው መግባት የሚችለው ማለት ነው።
አ የቆየፈች order ሮች ለነገ ነው እያዘዋወርን ያለ ነው።
በቃሽ እሺ እሱ- እሺ እሺ
እሺ